ሄሎ ሄሎ።
አቤት አቤት
ጤና ይስጥልን። የሻርክ አይቼ ነበር አሁን ምን አልከኝ?
ዶልፊን ሻርክ አይቼ ነበር አሁን ሁለት ሺህ አስራ አንድ ቫን ነው ወይስ ባና አይ ሁለት ሺህ ባና ስንት ሆኖ ነው?
መስቶት እ ሁለት ሺህ ሁለት
አስራ አንድ ሁለት ሺህ አስራ አንድ እ አለ አርባ አራት
አርባ አራት አ ታርጋ ለጥፏል። አማ ኮድ ሁለት ነው ብሎኛል።
እ ኮድ ሁለት ታርጋ ለጥፏል።
ነጭ አይደለ? አዎ ነጭ አ አራት ሚሊዮን አራት መቶ ሺህ
እ